ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ።
ሄሎ፣ አይሰማም?
ወይ ይሰማል? ሰላም ነው?
ሰላም ነው ታለን ከ Flintstone Homes ነበር ደህና የደወልኩት።
እግዚአብሔር ይመስገን። ሰላም ነው?
ሰላም ነን አለን።
እሺ ምን ልታዘዝ?
ከ Flintstone Homes ነበር የደወልኩሎት።
እ? እ?
Flintstone Homes
እ? ምን እንትን ለማለት ለመመዝገብ አ ስለ አክሲዮን ጉዳይ አውርተን ነበርና ከዚህ በፊት ሰው ልኪሎት ነበር።
እስቲ የሆነ ፕሮግራም ላይ ነው። ወደ ክርስቲያን ውስጥ ነኝ።
እህ ቦታ ወይ ልደውል?
እሺ ይደውሉልኝና ሰው እንድልክሎት ነው እዛ የሚመችት ቦታ ላይ
እንዴት ነሽ?